Hello ጤና ይስጥልኝ እስኪ ቤት
ትኬት check አድርግልኝ እስኪ ወንድሜ።
እሺ ቻ ካሸርኩኝ ትነግረኛለህ።
እሺ አስራ ሁለት አስር
አስራ ሁለት አስር
ዘጠና አምስት ሰባ ሶስት
እሺ ስድስት ጨዋታ ልወስዳለሁ። እሺ
Okay ስድስት በርቷል።
አ ስድስቱ መርቷል።
እሺ ሌላ ትኬት አንድ check አድርግልኝ። እሺ እሺ ቻ አስራ አንድ አስራ አንድ ሰማንያ ስምንት ሰማንያ ስምንት ሀምሳ አንድ አርባ አራት
አራት እሺ ይህ ደግሞ ለጨዋታ በርቷል።
ሁለት ጨዋታ በርቷል።
ለጨዋታ በርቷል። አዎ ኦኬ ማን ነው የሚለው ጨዋታ ዌስትሃም ነው?
ኖቲንጋም ኮፈርስ ከቶተንሃም ሬድ ካርድ ኢንዘማች ብለህ ኖ ነበር ያልከው። እንትና እሱናም የመሀል ሜዳ ተጫዋቹ ወጥቷል በቀይ ካርድ እሱ ቀይ ወጥቷል። አዎ ኖ ነበር ያልከው። ቢሾማ ቢሾማ በቀይ ወጥቷል። ዌስትሃም ከወልስ ደግሞ ፈርስት ሚኒት ከዜሮ እስከ ሀምሳ ዘጠኝ ሰከንድ ስሮውን የለውም ብለህ ነበረ። በዛ እንትን ውስጥ የጁ ወራ ተወርዋል። ስለዚህ ደርሶናል።
እሺ እሺ አባቴ አመሰግናለሁ።
ችግር የለም። መልካም ቀን።